ሰላም ሰላም፣ ጤና ይስጥልኝ። ቤት ቤት ከነኝ እባክዎ የምንረዳው
ሰላም ናችሁ? ያ- አለን።
ቤተሰብ ቤተሰብ ነን። ያ የሆነ ጥያቄ ልጠየቅ ነበር።
እ? ምን አለኝ?
ቤተሰብ ቤተሰብ ነን። የሆነ ጥያቄ ልጠየቅ ነበር።
ይቅርታ ምን አልከኝ አባቴ? የቤት ቤት ቤተሰብ ነው
እ ያ የቤተሰበት እንትን አይደለም እንዴ?
ነው ነው ጥሪ ነው።
ማ- ጥሪ ማዕከል።
የቤት- እሺ እሺ፣ ምን ነበረ? ምን እንርዳ?
አዎ፣ ዮ- ትናንትና የነበረ ጨዋታዎች ማለት ነው።
እሺ
እ፣ ሌሎች ጨዋታ ትክክል ሆኖ ይሄ ባ- የሆነ አንድ ጨዋታ ነበር እ፣ አልጣ- እንትን የባየር ሙኒክና ምናምን።
አ የባየር ሙኒክ ጨዋታ አዎ፣ ታላቅ ሌላ ደግሞ ግን እ፣ ትክክል ተደርጎ የኔ ማለት ነው እሺ
ግን እ፣ ምንድን ነው ችግሩ? ምን ነው የሚሆነው? ገና ደግሞ እ፣ አ ስለ- 24 ሰዓት መጠበቅ አለበት አባቴ፣ 24 ሰዓት መጠበቅ አለበት። እሺ
አ፣ እንደዛ ነው እንደ አመሰግናለሁ።
አዎ፣ እሺ፣ ከአሁን በፊት እ፣ ስላልደወልኩ እ?
ከአሁን በፊት ስላልደወልኩ ነው።
ችግር የለውም አባት፣ ችግር የለውም።
እ፣ እሺ፣ እናመሰግናለን።
24 እናንተ ሰዓት ደግሞ ጠብቁና ከዛ በኋላ ይታረማል።
እሺ፣ እሺ።
እሺ እናመሰግናለን ስለደወልክሽ። መልካም